ቆይ የሴት ሴት ናት አይደለ ወንድ ነው ሴት ታናግራሻለች ወይዘሮ ሀያት ነው አያት ሀያት ነው አያት ሀያት አብዱል ቃድር
hello
ጤና ይስጥልኝ አብሮ ይስጥልን።
እ የወይዘሮ አያት አብዱል ቃድር ስልክ ነው አይደለ የወይዘሮ ሀያት አቃድር ስልክ አዎ፣ እኮ መቶ ሰላሳ ላይ ኢትዮ መቶ እ?
ሰላሳ ኢትዮ ቴሌኮም መቶ ሰላሳ መቶ ሰላሳ ቆይ promo ላይ በእናትህ በቃ ተጫውተው ውሰዱት ብሩን በኋላ እናንተ ውሰዱት።
አንዴ ያዳምጡኝ
ስማ አንዴ አንዴ እሺ፣ ቆይ ያዳምጡ ቆይ እሺ፣ መረጃውን ንገረኝ።
እሺ አንዴ ለባለ ስልኳ ስልኩ እንትን ስልኩ ምኑን?
ስጧትና ስልኩ እ
ይስጧትኝ
ደከማት እሷ በቃ ማውራት ባለ ስልኳ ፈለ ምን ለእኔ መረጃ ስጠኝ።
እሺ መቶ ሰላሳ ላይ ኢትዮ ቴሌኮም ላይ ተጫውተዋል እሺ እና ሀያ ሺህ ብር ዕለታዊ ያሸንፈዋል ከዚህ እሺ።
በፊትም ተደውሎት ነበር እሺ እና በምንነግረው ቴሌግራም ፎቶና መታወቂያ ይላኩና ሽልማቱን እንዲወስዱ ነው።
እሺ፣ ቴሌግራሙ ቴሌግራም ላይ ስልክ ፎቶና መታወቂያ ይላኩልና።
እሺ፣ የቴሌግራሙን ስልክ እንትን ንገረኝ ቁጥር።
እሺ የቴሌግራም user name ልንገሮትና ያዙ አንዴ
እሺ፣ እስክሪፕቶ ይዘሃል? እስክሪፕቶ ስጠኝ። እሺ፣
hello hello፣ አቤት፣ at
አንድ
at at at ምልክት አለች አይደል?
እሺ፣ እሺ፣ at at
መቶ ሰላሳ ኢትዮ መቶ ሰላሳ promo ኢትዮ መቶ ሰላሳ promo ብለው search አርጉና search ባሩ ኢትዮ ላይ አንድ መቶ ሰላሳ እ
promo ብለው search ያደርጋሉ ከላይ ቴሌግራም ባር ላይ promo አዎ promo ከዛ እንደዛ ብለው search ያደርጋሉ ይመጣልዎታን በዛ ይልኩልናል።
እሺ።
እሺ